ሰላም ጤና ይስጥልኝ ቤተሰብ አሁን ደውዬልሽ ነበር።
እሺ ምን ነበር
ብሩ እምቢ አለ አልመጣም። ተላቀም ወደዚህ እ ስንት ብር ነው አስራ አንድ ሺህ ብር ምን withdraw አድርገህ ነው አዎ።
ወዴት ነው withdraw ያደረግከው ወደ ንግድ ባንክ ኧረ አይደለም እዛው account ላይ ነው screenshot አድርጌ
እኮ ራስ account ላይ ነው ያለው ገና አልወጣም አልወጣም። አዎ እሺ ምን ሆኖብህ ነው እሺ ንገረኝ እስኪ ሌው ያ ቤት ቤት ቁጥር ንገረኝ
የትኛውን ቁጥሬ ነው የምነግርሽ?
ቤት ቤት የከፈክበት ቁጥር እሺ አስራ ሰባት አርባ ሁለት
ዜሮ ዘጠኝ አስራ ሰባት ነው ወይስ አዎ ዜሮ ዘጠኝ አስራ ሰባት አስራ ሰባት አርባ ሁለት አርባ ሁለት እ ሀያ አንድ ሰላሳ አራት ሀያ አንድ ሰላሳ አራት አዎ።
ይሄ ልክ አይደለም ቁጥሩ የነገርከኝ የቤት ቤት ቁጥር ሰላሳ አራት ሀያ አንድ ነው። ሰላሳ አራት ሀያ አንድ ነው።
እሺ መጀመሪያ በትክክል ንገረኝ ዜሮ ዘጠኝ አስራ ሰባት እሺ
አርባ ሁለት አርባ ሁለት ሰላሳ አራት ሰላሳ አራት ሀያ አንድ
ምን እያለክ ነው? አልወጣም block ነው? withdraw አላረግም ብሎ ነው?
እዚህ ጋር ማለት withdraw አድርጌ screenshot አድርጌዋለሁ። ቤት ሄጄ አስራ አንድ ሺህ አንድ ላይ አይቻልም ብሎኝ
በ voucher ነበር ያረከው?
voucher
አልገባኝም ምን እንዳልክ። ይኸውልህ አሁን account ክ ላይ አስራ ሁለት ሺህ ብር አለ አዎ ከዛ በፊት ደግሞ ያወጣሁት ብር አለ እኮ አስራ አንድ ሺህ ያረከው በ voucher ነው።
አዎ ስለዚህ ሱቅ ሄድክ አዎ ሄጃለሁ ሱቅ ሳይሆን betting ቤት ቤት ቤት ነው ያለው እኮ ምን አዎ አልክ ታዲያ?
እዛ- አይሰ- አይሰራም ደውል እያሉኝ ነው ማለት አይሰራም። ምኑ ነው አይሰራም ያሉክ?
እኮ- እዚህ ላይ screenshot ያደረኩት ኮድ ቮቸር ኮድ አዎ እኮ እንትን ፈልገዋ ታዲያ account history ላይ ገብተክ አዎ
voucher history የሚል አለ እዛ ላይ ከአስራ አንድ ሺህ ብሩ በታች voucher code ይቀመጣል። እሱን ነው የምትሰጣቸው። check አድርገው አሁን ገብተክ የአስራ- የአስራ አንድ ሺህ ብሩን voucher code ነው የምትሰጣቸው።
እና ኮዱን ሰጥቻቸው እኮ ነው እምቢ አለ እኮ እዛው አገኘከው አዎ ኮዱ አለ ያው እዚህ ላይ እኮ ይኸውልህ እንትን ነው እሱ ትክክል ከሆነ እምቢ አይልም። ፈልገው account history ላይ ገብተህ voucher history የሚል አለ ከብሩ በታች voucher ኮዱ ይቀመጣል። በትክክል አዎ፣ ፈልገው voucher ኮዱን የሌላው እኮ ነው።
እኮ
አዎ እሱ እኮ ነው እምቢ አለ እሺ ቆይ እደውልልሻለሁ
ያ የቀደሙ